ሄሎ ሄሎ፣ ሰላም ነው? አይሰማም እንዴ?
አሁን ይሰማል።
መታወቂያና ፎቶ የላኩ ብዬው ታላኩም በሰላም ነው?
አዎ ቴሌግራም እምቢ አለኝ። connection በዚህ ላይ እንደልብ አይደለም እና
okay። እሺ፣ በሌላ ሰው በላካችሁ
ኔትወርክ ወደዛ አካባቢ እንደልብ አያደርግም። እስኪ ሞክራለሁ። ሌላ ቦታ ሄጄ ካልሆነ በስተቀር እዚህ ላይ የለም።
እሺ፣ ሞክሯ። መታወቂያና ፎቶ ግዴታ ስለሆነ ነው። የሚወክሉትን ሰው አግኝተዋል? እዚህ ዘመድ አለዎት አዲስ አበባ?
ኧረ የለም አላገኘሁም።
ይሞክሩ እስኪ፣ ሰው ይፈልጉ፣ ወዳጅ ዘመድ፣ ሌላ የሚቀበልሎት ሰው ማለት ነው። እና እምቢ- እስቲ ሲሰራለት ይደውሉልኝ። ስልሳ አምስት ሰማንያ ሰባት call center ነው። ምናልባት ሲልኩ እምቢ ካሎት እንዲደውሉልኝ ስልሳ አምስት ሰማንያ ሰባት ላይ
እሺ የፎቶ የፎቶ ፕሮግራም አለ። ሽልማት ፕሮግራሙ በቅርብ ስለሆነ ቶሎ ቢፈልጉ ቆንጆ ነው። ለሌላ ጊዜ እሺ፣ ሳይተላለፍ ማለት ነው።
እ፣ ቴሌግራም እምቢ ስላለኝ ነው አጋጣሚ እና እሺ እሺ፣ በቃ
እሺ እሺ